በመጀመሪያ እግዚአብሔር በመጀመሪያ በመጀመሪያ የኔ አምላክ መጀመሪያ ከሁሉ በፊት እግዚአብሔር ከሁሉ በላይ ነበር እርሱ መጀመሪያ ሃሌሉያ በመጀመሪያ እግዚአብሔር በመጀመሪያ በመጀመሪያ የኔ አምላክ መጀመሪያ ከሁሉ በፊት እግዚአብሔር ከሁሉ በላይ ነበር እርሱ መጀመሪያ ሃሌሉያ ባይሆን ኖሮ እግዚአብሔር ከኔ ጋር ባይጋርደኝ ቅጥርም ባይቀጥር ባይጋርደኝ ቅጥርም ባይቀጥር ጠላቶቼ በቁጣቸው ብዛት ሕያው ሳለው በዋቱኝም ነበር ሕያው ሳለው በዋቱኝም ነበር ግን እግዚአብሔር ምሕረትን አበዛ አሻገረኝ መንገድ አበጀና አሻገረኝ መንገድ አበጀና ይኸው ዛሬ በሕይወት ቆም ያለው በብዙ ድል በብዙ ምስጋና በብዙ ድል በብዙ ምስጋና ተጠነቀቀልኝ ጌታዬ ተጠነቀቀልኝ ተጠነቀቀልኝ አምላኬ ተጠነቀቀልኝ ተጠነቀቀልኝ ጌታዬ ተጠነቀቀልኝ ተጠነቀቀልኝ አምላኬ ተጠነቀቀልኝ ነማር እንደሚከብ ከበቡ በጭካኔ መንፈስ አየሉ ከእጃቸው ሚያስጥል እንደሌለ እጅግ የበረቱ መሰሉ አላስተዋሉትም ነበረ ከኔ ጋር ያለው እረኛ ድካም ከተው እንደማያውቀው ምን ለማዳን እንደማይተኛ ስላለ ግን ጌታ ከጎኔ ስላለ እርሱ ካጠገቤ በጠላቴ ፉከራ ዛቻ ስጋት አይገባውም የልቤ ተማምኜ በእርሱ ተማምኜ በትከሻው መሃል አድራለው ዘላለም በክንፎቹ ጥላ በሰላም በደህና ኖራለው ሰላም ነው ሁሉ ሰላም ነው ጌታ ነው ከጎኔ ያለው ደህና ነው ሁሉ ደህና ነው ጌታ ነው ከቤት ያለው የኖባ ቀንበር ቢከብድበት ቢቸገር ቢጨነቅ ቢከፋ አመልጣለሁ ብሎ ቢያስብም ማልዶ ቢኮበልል ቢጠፋ ተከታተለው ደረሰበት በቁጣው ለጠፋው አምዝቶ የወደደውንም እንዲያደርግ በእጁ በኃይሉ ተመክቶ የያዕቆብ አምላክ ቀደመ ለላባ በሕልም ነገረው እንኳን ልትጎዳ ልታጠፋው በክፉ ቃል አትናገረው በማስጠንቀቂያ ቃል ገስጾ ሐሳብ እቅዱን አፈረሰ የአሳዳጁን ዛቻ ላልሰማው ለባሪያው ለያዕቆብ ደረሰ ሰላም ነው ሁሉ ሰላም ነው ጌታ ነው ከጎኔ ያለው ደህና ነው ሁሉ ደህና ነው ጌታ ነው ከቤት ያለው ባይሆን ኖሮ እግዚአብሔር ከኔ ጋር ባይጋርደኝ ቅጥርም ባይቀጥር ባይጋርደኝ ቅጥርም ባይቀጥር ጠላቶቼ በቁጣቸው ብዛት ሕያው ሳለው በዋቱኝም ነበር ሕያው ሳለው በዋቱኝም ነበር ግን እግዚአብሔር ምሕረትን አበዛ አሻገረኝ መንገድ አበጀና አሻገረኝ መንገድ አበጀና ይኸው ዛሬ በሕይወት ቆሜያለሁ በብዙ ድል በብዙ ምስጋና በብ በብዙ ድል በብዙ ምስጋና ተጠነቀቀልኝ ጌታዬ ተጠነቀቀልኝ ተጠነቀቀልኝ አምላኬ ተጠነቀቀልኝ ተጠነቀቀልኝ ጌታዬ ተጠነቀቀልኝ ተጠነቀቀልኝ አምላኬ ተጠነቀቀልኝ እግዚአብሔር ብርሃኔ ነው ለኔ ጨለማው መንገዴ እንዳይዘጋ ፍርሃት ስጋት ሁሉ ቀረ በልጁ ወደ እርሱ ስጠጋ ተሰነቃቅዬ እንዳልቀር ሕይወቴም እንዳትሆን ከንቱ እንዳልሆንበት መሳለቂያ ገነነልኝ ለኔስ ምሕረቱ ስላለ ግን ጌታ ከጎኔ ስላለ እርሱ ከአጠገቤ በጠላቴ ፉከራ ዛቻ ስጋት አይገባውም ልቤ ተማምኜ በእርሱ ተማምኜ በትከሻው መሃል አድራለሁ ዘላለም በክንፎቹ ጥላ በሰላም በደህና እኖራለሁ በሰላም በደህና እኖራለሁ በሰላም በደህና እኖራለሁ በሰላም በደህና እኖራለሁ በሰላም በደህና እኖራለሁ በሰላም በደህና እኖራለሁ በሰላም በደህና እኖራለሁ በሰላም በደህና እኖራለሁ በሰላም በደህና እኖራለሁ በስልጣን በክብር እርሱ አልነበር ወይ አልነበር ወይ በመጀመሪያ እግዚአብሔር በመጀመሪያ በመጀመሪያ የኔ አምላክ መጀመሪያ ከሁሉ በፊት እግዚአብሔር ከሁሉ በላይ ነበር እርሱ መጀመሪያ ሃሌሉያ በመጀመሪያ እግዚአብሔር በመጀመሪያ በመጀመሪያ የኔ አምላክ መጀመሪያ ከሁሉ በፊት እግዚአብሔር ከሁሉ በላይ ነበር እርሱ መጀመሪያ ሃሌሉያ ለነበረው ላለው ለሚኖረው ሕያው አምላክ ልዑል እግዚአብሔር የሰራችው ፍጥረት